ಏನು ಏನು ಅದು
ಏನು
அது இப்போ சொல்லுங்க சொல்லுங்க ನಡ್ಕೊ. ಏನು அது சிஸ்டம்ங்க
ಆ, እንዴት ነሽ?
እግዚአብሔር ይመስገን
ሄሎ ሄሎ ጤና ይስጥልን ሄሎ ጤና ይስጥልን አብሮ ይጥልኝ አዎ ብር ዜድ ይመጣል ብር እየተቆረጠብኝ ነበር ስልኩ ላይ መቁረጥ እፈልጋለሁ
እሺ ስንት ብር ስንት ብር ነው የተቆረጠበት ስልክ ቁጥር
ስንት ብር ነው የተቆረጠበት ስንት ብር ነው የተቆረጠ ብር ስንት ነው የተቆረጠብህ በ- በየቀኑ ሁለት ሁለት ብር ሁለት ሁለት ብር
የቴሌቪዥን ደንበኛ ስለሆነ ያቋርጥልታል እ? እ?
የቴሌቪዥን ደንበኛ ስለነበሩ ነው ሁለት ብር የተቆረጠበት ነው አይደለ እሺ በቃ